ከዩኒቨርሲቲ ቤት ራሄል ነኝ። ባኮ የምንወርደው
ያልታረመ ነበረ እንድታርሚልኝ።
እሺ፣ አንዴ cashier ኮዱን ንገረኝ እና
እሺ
እሺ፣
አስራ ሁለት
እሺ፣ አስራ ሁለት ሰባ ስምንት
እሺ፣
ሰማንያ ስድስት ሰባ አምስት
አስራ ሁለት ሰባ ስምንት
ሰማንያ ሰማ- ስድስት ሰባ አምስት እሺ፣ ይሄ ትኬት loss ነው። እሺ፣ ሶስት ጨዋታ ነው የወደቀው።
ሶስት ነው።
አዎ አዎ። እና ተመላሽ አይኖረውም። ሌላ ትኬት አለ የማይልህ?
የለም እሺ፣ መልካም ምሽት። እናመሰግናለን።